ዘዕንባቆም ምዕራፍ ክልኤቱ ወአነ እቀውም ዲበ መዓቅብ በረድኤተ እግዚአብሔር ተጠብቄ እንወራለሁ ወአዐርግ ዲበ ኮሁ ወደ ፍልስጥኤም እወጣለሁ ወአጸምዕ በአእምሮ ዘይነብበኒ እግዚአብሔር እግዚአብሔር የሚነግረኝን ነገር በአእምሮ አዳምጣለሁ። በተማላ በተማላ መስማት አለና። አንድም እግዚአብሔር የሚነግረኝን እውቀትን አደምጣለሁ። ወአወስዎ ወአወስኦ ለዘይዛለፈኒ ለሚነግረኝ እመልስለታለሁ። ወተሰጥወኒ እግዚአብሔር ወይቤለኒ ጸሐፍ ነገረ ራእይ ዘይከውን በዕድሜሁ ውስተ ሰሌዳ ከመ ያፍጥን ዘያነብቦ እግዚአብሔር እንዲህ አለኝ መለሰልኝ። የሚያነበው ሰው ፈጥኖ ያነበው ዘንድ በጊዜው ጊዜ የሚደረግ የራእዩን ነገር በብራና አጉልተህ ጻፍ አለኝ። እስመ አዲሁ ሀለወ ራእይ በዕድሜሁ ዳግመኛ ራእዩ በጊዜው ጊዜ ይደረጋልና። ወይሰርቅ በማዕዶቱ በራእዩ አንጻር ፄዋውየ በፄዋውየ አንጻር ሚጠት ይደረጋልና። ወአኮ ለከንቱ ሳይደረግ የሚቀር አይደለም። እመሂ ጐንደየ ጽንሖ እመሂ ጐንደየ ጽንሖ እስከ ይፈጽህ ቢዘገይም ጊዜው እስኪደርስ ደርሰህ ጠብቀው። ወኢይጐነዲ ሚጠት ስጋዌ አይቀርም ወእመሰ ተመይጠ ኢትሰምር ቦቱ ነፍስየ ሰናክሬም ቦኑ ግልፎ ወደ ማለት ቢመለስ ልቡናዬን ደስ አይላትም። አንድም ብልጣሶር በጻሕሉ ፈትፍታችሁ አብሉበት፣ በጽዋው ቀድታችሁ አጠጡበት ወደ ማለት ቢመለስ ልቡናዬን ደስ አይላትም። ጻድቅሰ በአሚን ይሃዩ ሕዝቅያስ ዘሩባብየል ግን በሃይማኖት ጸንቶ ይኖራል። አንድም ጻድቅ ሰው በሃይማኖት ጸንቶ ይኖራል። ወብእሲሰ ነባቢ ወመስተሐቅር እያመስጥ በምንትኒ ሰውን የሚንቅ የሚያቃልል ቀባጣሪ ሰው ግን ከመከራ አይድንም። በከመ አርሃበ ነፍሶ ሲኦል ወኢጸግብ ሞት ሞት ቢገድል ቢገድል መቃብር ቢቀበል ቢቀበል በቃኝ እንዳይል ስልምናሶር ቢማርክ ቢማርክ በቃኝ አይልም። ወያስተጋብእ ኀቤሁ ኩሎ አሕዛበ ሰውን ሁሉ ወደሱ ይሰበስባል። ወይቱ የከፎሙ ለኩሎሙ አሕዛብ ቢመለሱ ግን በረድኤት ይቀበላቸዋል። ዘንተ ኩሎ ምሳሌ ይሜስሉ ላዕሌሁ መቃብር ሞት በሱ ይመሰሉበታል። ወይትናገሩ ምስሌሁ ሞት መቃብር ምሳሌው እንደሆኑ ይናገራሉ። ወይብሉ አሌ ሎቱ ለዘያስተጋብ ዘይኮነ ዘዚአሁ ገንዘቡ ያይደለ የሌላውን ገንዘብ ለሚሰበስብ ወዮለት። እስከ ምንትኑ ታከብድ ላዕሌሆሙ ጋጋ አብየ እስከ መቼ ድረስ አገዛዝ ታጸናባቸዋለህ? እስመግብተ ይትነሣ ሞት ላዕሌከ ድንገት ሞት ይመጣብሃልና። ወይነስአከ ግድ ይወስድሃል። ወይተግሁ መማክርቲከ መካሮች በአንተ መከራ ለማምጣት ይተጋሉ። ልጆቹ ሰናክሬም ገድለውታልና። አንድም ብልጣሶርን ቂሮስ ዳርዮስ ገድለውታልና። ወትከውኖሙ አንተ ህብልያ አንተን ይበዘብዙሃል። ወያሃበልዩከ ኩሎሙ እለ ተርፉ አሕዛብ ከሞት የቀሩ አሕዛብ ሁሉ ይበዘብዙሃል። እስመ አንተ ሀብለይከ ብዙሃነ አሕዛብ በእንተ ደመ ሰብእ የሰውን ደም ስለማፍሰስ አንተ ብዙ አሕዛብን በዝብዝሃልና። ወበእንተ አመፃ ወበእንተ አመፃ አህጉር ወበሃጉርት አገሩን አውራጃውን ሁሉ ስላጠፋ ወበእንተ ኩሎሙ ለይነብሩ ውስቴታ በሀገሩ ውስጥ ያሉትን ሰዎች ስላጠፋ ይበዘብዙሃል። አሌ ሎ ለዘይትዔገል ትዕግልተ እኩየ ለቤቱ ቤቱን አቀናለሁ ብሎ አንድም ቤቱን ያቀናሁ መስሎት ቅሚያን ለሚቀማ ሰው ወዮለት። ከመ ያስርር ውስተ አርያም እጎሊሁ ልጆቹን በልዕልና ያኖር ዘንድ ከመ ይጻእ እምእደ እኩያን ከክፉ ሰዎች እጅም ይድን ዘንድ ብታሰር እፈታበታለሁ ይላልና። ወመከርከ ሐሳረ ለቤትከ ለወገንህ ክፉ ነገር መከርህ። ወተአደውከ ብዙሃነ አሕዛበ ብዙ አሕዛብን አጠፋህ። ወአመፀት ነፍስከ ልቡናህ ካደች። እስመ እብንኒ ተሃውከ እምውስተ አረፍት ወፅአ ሶክ ቦቱ ቅጽሩ ፈርሷልና እሾህ ወጣበት ማለት አርበኛው ጠፍቷልና ጠላት ሰለጠነበት። አሌ ሎ ለዘይሃን ለዘይሃንጽ አህጉረ በደም የሰውን ደም እያፈሰሰ አገሩን አቀናለሁ የሚል ወዮለት። ወያጸን አህጉረ በአመፃ አገሩን በግፍ አጸናለሁ የሚል ወዮለት። ኢኮነኬ ዝንቱ ማህበ እግዚአብሔር ዘኩሎ ይመልክ ሁሉን ከሚገዛ ከእግዚአብሔር ዘንድ ይህ የታዘዘ አይደለም። ወሃልቁ ብዙሃን አሕዛብ በእሳት ብዙ አሕዛብ በእሳተ መዓቱ ጠፉ። ወተመንደው ብዙሃን ሕዝብ ብዙ ወገኖች በመከራ ተጨነቁ። እስመ መልአ ውስተ ኩሉ አእምሮ ስብሐተ እግዚአብሔር ከመ ማይ ዘይደፍን ባሕረ ውሃ በጉድጓድ እንዲመላ የእግዚአብሔርን ክብር ምስጋና የእግዚአብሔርን ክብር ምስጋና ማወቅ በሁሉ ተመልቷልና። አሌ ሎ ለዘያሰትዮ ለቢጹ በዘይመውት በሚሞት ገንዘብ ባልንጀራውን አብዝቶ ለሚያጠጣው ወዮለት። ወያሰክሮ በዘይሐስሮ በሚያዋርደው ገንዘብ እስኪሰክር ለሚያጠጣው ወዮለት። ከመይነጽር ውስተ በአታተ ምህራሞሙ የመስገጃቸውን ዋሻ ይመለከት ዘንድ እስመታሰቲ ሐሳረ ለክብርከ ወታረዊ ሃይማኖትን ለማጥፋት አብዝተህ ታጠጣዋለህና። ወአንተሂ ልብ ረአድ ወአንቀልቅል እንዲህ የምታደርግ ልቡና ሆይ ተንቀጥቀጥ። እስመ አስተየከ ጽውአ መዓት እደ የማኑ ለእግዚአብሔር የእግዚአብሔር ስልጣኑ ጽዋ መዓቱን አጠጥቶሃልና። ወታገብእ ሐሳረ ላዕለ ክብርከ ክብርህን ወደ ተዋርዶ ትመልሰዋለህ። እስመ ደፈንክ እስመ ይደፍነከ ርኩሰ ሊባኖስ የአሕዛብ ጉስቁልና ሸፍንሃልና። ወህርትምና አርዌ ገዳም ያደነግጸከ ፈናፍንታም ጅብ ያስደነግጠሃል። በእንተ ደመ ሰብእ የሰውን ደም ስላፈሰስ ወኃጢአተ ብሔር ወአህጉር በየሀገሩ በየመንደሩ ኃጢአት ስለሰራ ወኩሎሙ ለነበሩ ውስቴታ በእሷ የሚኖሩ ሰዎች ሁሉ ኃጢአት ስለሰሩ ምንተ እንከ ይበቁ ኪልፎ ዘገለፉ ምንተ እንከ ይበቁ ግልፎ ዘገለፉ የቀረጹት ጣዖት ምን ይረባል? ወሰበኩ ወገብሩ ሐሰተ ምትሐተ ወሰበኩ ወገብሩ ሐሰተ ምትሐተ አይን ወገብሩ ሐሰተ ምትሐተ አይን መጥተው የሰሩት ጣዖት የአይን ምሳም ነው። ለጊዜው ደስ ያሰኛል። ወኢይትአመንዎ ገባሪሁ ለዝኩ ዘለሊሁ ገብሮ የሰራውን ጣዖቱን ሰሪው ያምነዋል። ወኢይትአመንዎ ገባሪሁ ለዝኩ ዘለሊሁ ገብሮ የሰራውን ጣዖቱን ሰሪው ያምነዋል። አንድም መልከ መልካም የቀና እንጨት ያየ እንደሆን ይህ ጣዖት ይሆናል ይላል። ከመይግበር ጣዖተ በሃመ ቀጥሎ ቀጥሎ ጣዖት ይሰራ ዘንድ አሌ ሎቱ ለዘይብሎ ደእፅ ንቃህ እኛ ንቃህ እግዚኦ ለምንት ትነውም እንድንል እንጨቱን ንቃ እግዚኦ ለሚል ወዮለት ወተንስ እኛ ተንስ እግዚኦ እንድንል ጣዖቱን ተንስ እግዚኦ ለሚል ወዮለት ወይብሎ ለእብን ተለአል እኛ ተለአልከ እግዚኦ እንድንል ደንጊያውን ተለአል እግዚኦ ለሚል ወዮለት ወውእቱሂ ሐሰት ይኸውም ሐሰት ጣዖት ነው። ወይገብርዎ በወርቅ ወበብሩር በወርቅ በብር ይሰሩታል። ወአልቦ ነፍስ አእምሮ የለውም። ወእግዚአብሔርሰ ውስተ ጽርሐ መቅደሱ እግዚአብሔር ግን በመመስገኛው ቦታ በጽርሐ አርያም ይኖራል። ወትፈርሆ ኩላ ምድር እምቅድመ ገጹ ከገጸ መዓቱ የተነሳ ምድር ሁሉ ትፈራዋለች።